ጤና ይስጥልኝ ብስት ቤት ቤቴልሄም ነኝ።
ሀሎ
ሰላም ጤና ይስጥልኝ።
ሀሎ
ሰላም ጤና ይስጥልኝ ብስት ቤት
الرد اي حاجه افهمش فلان هلو هلو ሰላም ጤና ይስጥልኝ ብስት ቤት።
አዎ ገንዘብ
እሺ ምን ነበር?
ሁለት ሺህ ነበረ።
ከአንድ ጠብቀኝ።
እሺ እሺ የስጉት አቤት አቤት አ
ምን ልርዳ?
ገንዘብ አ፣ ሁለት ሺህ ወደዚህ ወ- ወደ አካውንት ለማ- ለማድረግ ፈልጌ ያው አ፣ ተወሰደ።
እ፣ የ Best Bet ቁጥራውን የደወልክበት ነው?
አዎ ዋካ number እስኪ ንገረኝ።
ከሚወሰማ ዜሮ ዘጠኝ የውሸት number ጋር ዜሮ ዘጠኝ ዜሮ ዘጠኝ እሺ ውሸት ሰባ ሰባ ዘጠኝ ሰባ ዘጠኝ አስራ ሶስት አስራ ሶስት ሰማንያ ስምንት ሰማንያ ስምንት ሰማንያ አራት ሰማንያ አራት እሺ አዎ አሁን ነበረ የምላክልህ SIM card ላይ
እሺ ቆይ ጠብቀኝ check ላድርገው እሺ እዚህ ላይ ላጠበቅ አዎ አዎ እሺ እሺ አመሰግናለሁ እህቴ
Hello አመሰግናለን ቆይ አንዴ ጠብቀኝ እሺ እሺ
እ፣ በቃ confirm አድርጌ ይላሉ ትንሽ ቆይቶ ይገባላል እሺ እሺ